ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት ዋልሽ? ሰላም ነው እግዚአብሔር ይመስገን።
አለን አለን አለን። ማስታወቂያዎችን አይቼ ነበረ የደወልኩት እና እም፣
እና እሺ፣ አንደኛው ዛሬ መመዝገቢያ መመዝገብ ይቻላል።
አማራጭ የስልክ እንደሆነ ስለተነገረ በዚህ ነው አ- በዚህ አዎ አዎ፣ ግን link ኡ ላይ ተመዝገቡ። ምክንያቱም እ፣ የሚጠይቁ የሚ- እናንተ የምንጠይቃችሁ information ስላለ እሱን እኔ መሙላት አልችልም። ለምሳሌ portfolio የ portfolio link ይጠይቃል እና እህ እሱ ደግሞ ለአንተ ጋር ስለሆነ የሚሆነው ለዛ እ፣ link ኡ ላይ ግባና ተመዝገብ።
አ፣ እና ለምን አማራጭ ይሄን አማራጭ አቀረባችሁ ታዲያ?
እኮን ያሁን ያየሁት እና portfolio link ስላለው ጥያቄ ቢኖራችሁ ለምሳሌ የምትጠይቁት ጥያቄ ቢኖር መጠየቅ ትችላላችሁ። ግን ደግሞ እናንተ ተመዝገቡ፣ የሚከብድ ነገር አለ።
እህ እህ እህ።
ለምሳሌ ጥያቄ ቢኖራችሁ መጠየቅ ትችላላችሁ። ግን ስለዚህ ደግሞ link ኡ ላይ ራሳችሁ
የተሻለ አማራጭ ነው። ይሄኛው ለመረጃ ለማግኘት ብቻ ነው።
አዎ መመዝገብም እችላለሁ። ግን እንዳልኩ እናንተን የሚጠይቃችሁ information ስላለ እኔ እሱን መሙላት አልችልም። ለምሳሌ portfolio link ይጠይቃል
okay ስለ እናንተ personal information ማለት ነው። ስለዚህ እሱን የምትሞሉት እናንተ ናችሁ።
እሺ፣ ና አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ።
መልካም ጊዜ